ጤና ይስጥልኝ Hello Visa ማፒዛ ነኝ እባክዎ ምን አይነት የጉዞ መረጃ ልስጥዎት?
hello
ጤና ይስጥልኝ ደንበኛችን አይሰማም
አይሰማም። ሰላም ነው?
ሰላም አቤት አቤት።
ምን አሉ ደንበኛችን?
እንዴት ነው?
አለን እግዜር ይመስገን። ወዴት መሄድ ፈልጎ ነው ደንበኛችን?
አልታወቀም ብዬ ነው የደወልኩት።
ደንበኛችን ምን አይነት information እንስጠት?
ከሚሄድ ውጭ ሀገር ስፈልግ የብር መጠን ምናምን
ምን አሉ ደንበኛችን?